hello
አቤት ጤና ይስጥልን።
አብሮ ይስጥልን።
ከ WePlus Solution ነበር የምደውለው። ከ WePlus Solution ነበር የምደውለው።
እሺ ባለፈው WePlus application ላይ ተመዝግባችሁ ነበረ?
እኛ እም፣ አዎ በዚህ ስልክ ቁጥር
እኔ እንጃ
እም፣ አብርሃም በላይ በሚል ስም
አብርሃም በላይ እም፣
አይ ተሳስተሻል እናቴ።
እሺ እሺ አመሰግናለሁ።